ጤና ይስጥልኝ ሳባ።
ወይ አሁን ደውዬ ነበረ ተቋርጦብኝ።
እሺ እሺ 0910 98 38 35 አዎ አዎ በዚህ ቁጥር እኛ ጋር የመጣ ዊዝዶ ስለሌለ betting ድርጅቱን ደውሎ ይጠይቋቸው። እሺ ሄሎ በምን እንደማገኛቸው እናት ማ- ማን የሚባል betting ነው?
ራሞስ ቤት
ባሞ ስልካቸውን ልስጥ። በቻፕ ቻፓ ሲጀመር የለም ባሞስ ላይ
የለም እንዴ?
አዎ ተ- ሳንቲም በሌላ አድርገው ነው የሚሆነው።
እሺ፣ እሺ፣ አረ።
እናመሰግናለን።